ሰላም ጤና ይስጥልን።
አብሮ ይስጥልን። ሰላም እንዴት ዋላችሁ?
እግዚአብሔር ይመስገን። Donkey Tube ነው የምንሰራው።
አዎ ከ Donkey Tube ጋር አብሮ ለመስራት የሚለው ጋር ነው የገባሁት አይደል?
እሺ።
hello
አቤት ይሰማል።
ከ Donkey Tube ጋር መስራት ፈልጋለሁኝ እና
እሺ። Donkey Tube ላይ የተለቀቀ ቪዲዮ አለ።
እ
ይሰማል?
ምን አልሽኝ?
እ፣ ድምጼ ይሰማል?
አሁን ይሰማል።
እሺ። ከ Donkey Tube ጋር ለመስራት ከፈለጉ Donkey Tube ላይ የተለቀቀ ቪዲዮ አለ። የስራ ማስታወቂያ ቪዲዮ አለ። ወደኋላ ሄደው ቪዲዮውን ይዩትና ከቪዲዮ ስር ባለው link በ online apply ማድረግ ይችላሉ። የስራ ዝርዝሩ መስፈርቱ ቪዲዮ ላይ አለ።
እሺ።
እሺ፣ አብሽር።
ምን ቤት ምን ላይ ነው? YouTube ላይ ነው?
አዎ Donkey Tube ላይ YouTube ላይ Donkey Tube ላይ
እሺ እሺ